ደውለው ነበር ደውለው ነበር እዚህ እኮ ለሚሰን ነው።
hello ጤና ይስጥልኝ አብሮ ይስጥልን።
ወይዘሮ ሰላማዊት አሁን አዎ ከፕሪስቶም ሆምስ ነበረ የምደውልለት እ ከዚህ በፊት ስለ share አውርተን ነበር ቢሮ መጡ እንዴ
አይ አል- አልመጣሁም። አጋጣሚ መቼ ስለነበር አልመጣሁም።
okay ምናልባት አዲስ አበባ አዲስ አበባ ነው ታደል
አዎ አዲስ አበባ ነኝ።
በስራ busy ሆኖ ነው ወይስ እንደው ሀሳብ ቀይሮ ነው ነው አይ እንትን ነው እም፣ ገና አዲስ አራስ ነኝ እና okay ለዛ ነው መምጣት ያልቻልኩት።
እንኳን ማርያም ማረችዎት ማርያም ታኖረ እሺ እና ስለዚህ አሁን አገኝ ምናልባት ደውዬ እመጣለሁኝ።
እሺ ያው ምናልባት የማይመች ከሆነ ያው የኛ ሰራተኞች እንደዚህ አይነት ሰዎችን አወጡ ያስረዳሉና ልላኩ ልላኩለት እንዴ ሰራተኛ አይ አይደለም ወንድሜ እመጣለሁ። ቢሮአችሁን office አችሁን visit ማድረግ ፈልጌ ነው።
መልካም እሺ ሲወጡ ይደውሉልን እሺ ወንድም እሺ።
እሺ መልካም ጊዜ